CT scan አላችሁ እንዴ?
አለ ነው የ chest ስንት ነው የምትሉት?
አንዴ ልይልሽ
እባክሽ
እሺ chest CT scan
አ።
ሶስት ሺ ስልሳ ብር
ስንት?
ሶስት ሺ ስልሳ ሶስት ሺህ ስልሳ አ የት አካባቢ ናችሁ እናንተ?
ሩዋንዳ ኤምባሲ ጋር
ሩዋንዳ ኤምባሲ ማለት የት አካባቢ ነው? እና ቴሌቪዥን ላይ ማስታወቂያ ስላየው ነው እንጂ ቦታ አላወቅኩት።
okay ቦሌ ነው ቦሌ ሩዋንዳ አለ አይደል okay ቦሌ ሩዋንዳ አካባቢ እንትን
አዎ ቦሌ ሩዋንዳ እሺ፣ ሩዋንዳ በቃ ኤምባሲ ቦሌ ቦሌ ሩዋንዳ የሆስፒታሉ ስም አብይ ማን ነበር?
ዋሽንግተን Medical Center ዋ- እ፣ ዋሽንግተን Medical። እሺ ሶስት መቶ ሶስት ሺ ሶስት ሺ ስልሳ እሺ chest scan ነው የጡት ማለት ነው አይደል?
chest CT scan አይደል ያልሽኝ?
አዎ chest አዎ።
CT scan።
አዎ እሺ አመሰግናለሁ። እሺ።
እሺ።
እኔ የምለው ውጤት ለመቼ ይደርስልናል?
ይደርሳል በዛው ቀን በዛው ቀን ይደርሳል።
በመጣችሁ ቀን አዎ በቃ ጥሩ እሺ፣ አመሰግናለሁ። እሺ፣ እሺ።